Hello ሰላም ጤና ይስጥልን ቤስት ቤት
ትላንትና በቤስት ቤት withdraw አርግቼ ነበረ እና ትላንትና ነው አዎ ትላንትና ነው ከአንድ ከሁለት ሰዓት በኋላ ይገባላል ተብዬ ነበረ፣ ግን እስካሁን ድረስ አልገባም።
በዚህ ስልክ ነው በዚህ አይደለም ዜሮ ዘጠኝ አስራ አምስት እሺ ባል ዜሮ ዘጠኝ አስራ አምስት እሺ ዜሮ አንድ ሰባ ስድስት
እሺ ሰማንያ አንድ
ስንት ብር ነው?
አምስት መቶ ብር processing ላይ ነው እኮ ያለው።
እሺ አሁን ለቻፓ ሳውቅልሃለሁ። manual ያስገቡልሃል። እሺ
ስንት ሰዓት?
manual ያስገቡልሃል። አሁን ለቻፓዎች አሳውቅልሃለሁ።
Okay ለቻፓዎች ታሳውቂልኛለሽ?
አዎ አዎ
አይተሽዋላ processing እንደዚህ አዎ አዎ ያወራሁህ ልኬላቸዋለሁ እንደዚህ ግራ ገብቶኝ ነው እኮ እ
ስትወስዱ አዎ አልቆይም ነበር እና አሁን ቻፓ system ነው ከኛ system አልፏል። እሺ ለዛ ነው የቆየብህ። sorry ይስተካከላል።
እሺ።
እሺ መልካም ቀን።